ጤና ይስጥልን። ቤስት ቤት ረዴት ነው የሚለው
ቢዶር ብዬ ነበር እና እስካሁን እንትን ብሎኛል፣ ኮንፊርም ብሎኛል። ቆየ አሁን የደወልክበት ነው የቤስት ቤት ቁጥር
ሶስት ነው ሶስት ነው አንድ ሺ ሁለት ሺ እና ሶስት ነው።
እሺ ጠብቅ፣ ቼክ ላድርግ። Hello አቤት አቤት confirm አድርጌልሃለሁ። እሺ ለሌላ ጊዜ confirm ሲል ደውለህ confirm አድርጉልኝ በለን።
እሺ እሺ አድርጌልሃለሁ። ገብቶልሃል፣ check አድርገው።
እሺ